ጤና ይስጥልን ቪዲዮ ኢትዮጵያ የማኮ ምንድርደው
ከኮዬ ነበር ነው ደውሎ። ሰላም ነው። ከኮዬ ፍጭ ነው ደውሎ። ከኮኬ እሺ ደንበኛችን
እንትና አናቷች መቀነሻዋ ድራፍት እንዲህ ብላል።
የሲኦቱ ማሽኑ ነው
እ?
የሲኦቱ ነው የጋዙ ነው የጋዙ መቀነሻ ዋና መቅጃዋ አለ አይደለ? መጨመሪያ እና መቀነሻዋ አለች አይደለ?
የድራፍት መቅጃው ያን መቅጃው።
የድራፍት መቅጃው መቀነሻዋና መጨመሪያው አልሰራ አለችው።
አዎ
እሺ ደንበኛችን እባክዎትን ቪዲዮ ID ዮትን ይንገሩ።
እ?
ቪዲዮ ID ዮትን ይንገሩ፣ መለያ ኮዱን
መለያ ኮዱ እዚህ ነው ያለው።
TIN number ኦትንም ካወቁት በ- በሱ እናገኙታለን ደንበኛችን።
ሲነገሩ
አዎ TIN number ኡን ያውቁታል።
ዜሮ ዜሮ ሀያ አራት
ዜሮ ዜሮ ደንበኛችን እባክዎትን ድምፆት አይሰማኝም።
ዜሮ ዜሮ ሀያ አራት ሀያ አራት
ሰማንያ ሶስት
ሰማንያ ሶስት
ሰማንያ ስድስት
ሰማንያ ስድስት ሀምሳ ስድስት
መለያ ቁጥሮች ነው ያ BGI ID
ሰማንያ ስድስት ደንበኛችን አዎ አዎ ሰማንያ ስድስት ዘጠኝ
ደንበኛችን መስመር ላይ አሉ።
ቢጂአይ ይፈልጋል ያው
ዜሮ ዜሮ ሀያ አራት ሰማንያ ሶስት ሰማንያ ስድስት መጨረሻው ስንት ነው?
ሀምሳ ስድስት ሰማንያ ስድስት
ሀምሳ ስድስት መጨረሻውን ሰማንያ ስድስት ነው ያሉ። እሺ ድምፆት በጣም እየራቀኝ ነው። እባክዎትን ስልኮትን ይቻላል ወይ መልሰው ይደውሉልኝ። ድምፆትን እየሰማሁት አይደለም።